ወይ አቤት መልሰሽ ደውይልኝ ብላኝ ነበር።
አምስት ደቂቃ ብዬሽ ነበር።
አዎ አምስት ሰዓት እሺ። እው- አይ ያው ስራ ላይ ትሆናለህ ብዬ ነው።
no problem። እሺ እሺ አውርጄዋለሁ። አውርጄው አሽከርካሪ ነህ?
እየሞላ አዎ እሺ አሽከርካሪ ከሆንክ ማለት ነው አዎ አሁን የምነግርህን ነገሮች በምሰጥ ስልክ ቁጥር ወይም በ user name ኣችን ላክልኝና እኔ እዚህ እሺ።
active አደርግልሃለሁ።
እሺ እሺ ንግድ ፍቃድ፣ መንጃ ፍቃድ፣
እሺ ፎቶ፣ ኢንሹራንስ፣ እ፣ መኪናዋን ተከራይታት ከሆነ ደግሞ የኪራይ ውል
እሺ የተባባልክበትን ትልክልኛለህ።
እሺ ከዛ በኋላ እኔ active አደርግልሃለሁ ማለት ነው።
እሺ ንግድ ፍቃድ መንጃ ፍቃድ እና ለነገሩ እሺ ፎቶ ከልክል አዎ፣ ስልኬ ስለምሰጣቸው እነዛን ነገሮች ትልክልኛለህ። ስልክ ልስጥህ
ስልኩን ነው ንገሪኝ ዜሮ ዘጠኝ ዜሮ ዜሮ እሺ ዜሮ አንድ እሺ ስልሳ ስምንት አስራ ስድስት
እሺ በዚህ በቴሌግራም ነው የምልከው ማለት ነው አዎ በዚህ በቴሌግራም ላክልኝ። active አድርጌ እኔ እደውልልሃለሁ። ይመንሽ
እሺ እሺ አመሰግናለሁ። መልካም ቀን ይሁን።
የመኪናውን ፎቶም እ, ያስፈልጋል ወይስ የራሴ ነው ትችላለህ። እሱንም እሱንም ብታደርግ more ደግሞ upgrade ታደርጋለህ ማለት ነው አንተ።
እሺ እሺ አመሰግናለሁ። መልካም ዳን ዳንቺ እሺ እሺ መልካም